አጠነው ድምጽ ቀንስ።
ተነስልኝ አቡክና hello hello፣ ሰላም ጤና ይስጥልኝ።
ሰላም።
አለን አለን። ምን ልርዳው?
እ፣ ቅድም አናግሬሽ ነበር በዛ በአስራ አምስት ቤቱ ብር ተያዘብኝ ብዬሽ ማለት ነው።
እሺ፣
አል- አል- እንትን አላለልኝም ብሩ እስካሁን አልገባልኝም።
የመቼ ነው? ወይ ትላንትና ወዲያ ነው ወይስ?
እ፣ የ- የትላንትና ማታ ነው እና ማታ ላይ አራት ሺህ እና ሁለት ሺህ withdraw አደረኩኝ በ- መቼ ከዛ አልከኝ?
እስካሁን አል- አልገባም። አ- ትላንት ትላንት ማታ ነው።
አ፣ እስኪ አንዴ ቁጥሩን ንገረኝ።
ዜሮ ዘጠኝ አስራ አምስት እ፣ እሺ።
በዘጠኝ ነው የምትጀምሪው የ account አዎ።
ቁጥሩ ማለት ነው።
አዎ።
ዘጠኝ አስራ አምስት እም፣
አስራ አራት እም።
ሀምሳ ሰባት እሺ።
ስልሳ አንድ
ስልሳ አንድ ስንትና ስንት ነው ያልከኝ? አባ እ?
ስንት ብር ነው ያልከኝ?
መጀመሪያ አራት ሺህ ከዛ ሁለት እዛ ሺህ ሁለት ሺህ ገብቷል እኮ
ወደ አካውንቴ ነው የገባው።
በአለም ታዘብ አይደል?
አ- ወደ አይ ስልሽ አካውንት እዚህ ገስት ነበሩ?
ቤቱ ላይ ነው ወይስ በአካውንት ነው የገባው አንድ ሺ አርባ ሁለት ሀምሳ ዘጠኝ አዎ፣ ሀያ ሰባት አዎ፣ አዎ።
ሀያ አንድ ሰባት
አይ፣ ገብቷል። ሁለቱም ገብቷል። እሺ እሺ ይቅርታ፣ እሺ አመሰግናለሁ። እሺ ችግር የለም። እሺ እሺ፣ መልካም ቀን።